ማርያምን ከሩፍናን ግን አይበልጥም። ሄሎ ወይ በጣም ጤና ይስጥልኝ። ከዚህ ነበር የምንደውት እሺ
ሂዊ ካሮት አድርጋ ዛሬ የሚመጣ ነበረ ፕሮግራም ካሮት እ ድራይቨሮች ደርሰወሉላት ስልክ እያነብን አይደለም ማን?
መርከብ ይችላል ሀው እኔ አዎ እሺ አ ለደው- ለሁለታዊ ስልክ ላይ አንዴ እዛ ናቸው እሺ።
እነሱ ለጥበቃዎች ብሰጥ ችግር የለም፣ ይቀበሏታል።
ኮድስ ኮድ ግዴታ ኦኬ መሰለኝ እሺ ቆይ እንደዛ ከሆነ አንዴ ቆይ፣ ለደውልላት የእሷ ስልኮችን እሺ፣ ስላላት እሺ።
አንዴ ኮንታክት ላረግ እሺ